ሄሎ ጤና ይስጥልኝ።
አቦ ይስጥልን። ሰላም ነው እግዚአብሔር ይመስገን።
አለሁ።
Donkey Tube ነው። ምን ልርዳዎት?
ታሪክ ለማጋራት ነው።
የአንድ ሰው ህይወት ላይ ታሪክን ለማጋራት ነው።
አ
እሺ ስሞን ይንገሩኝ። እሺ ብርሃን አባባ
ብርሃን ማን አሉኝ?
አባባ
ብርሃን አባቡ። እሺ አ እሺ ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ ሰባ ሶስት ሰባ ሶስት ሀያ ሶስት
እሺ ሰባ ሰባት ሰማንያ ሁለት ሰባ ሰባት ሰማንያ ሁለት እሺ የት ነው አድራሻዎት?
አዲስ አበባ ሳር ቤት
ሳር ቤት አ
እ፣ ይቅርታ ሴት ኖት አይደለ?
አ እሺ እሺ እመቤት አመሰግናለሁኝ። እንደውልልዎታለን።
እሺ እሺ